እዚህም በዚያም ነፋስ እንደሚረግፍ ቅጠል ያረግ ኖሮ አለካስ የወዳጅ መነጠል ስሞኖ መብሰልሰል ባይቀርም ትዝታ እንደምን ይረሳል ያንዷ እምነቱ ለታ በእርግጥ አስቻለሽ ሆይ ፍቅርዬ እንደምናለሽ በሀገር ውስጥ ሳለሽ ሆይ ምነው አስቸገረሽ በእርግጥ አስቻለሽ ሆይ ፍቅርዬ እንደምናለሽ እዝም አልልሽ ሆይ እንደምን አስቻለሽ የለሽ ብያልዘጋው ነገር ልብ የለው ማጥር ባየሽ የጉጉቴን መጠን ኮሽ ባለ ቁጥር ዓለም አስተዋይ ባታጣም ህልሟን ያረቀቀ ለእኔስ አልተገኘም ያንቺን መድኃኒት ያወቀ መተሽ ላትመጭ ነገር ቀርተሽ እንዲያው መቸገር ውዬ ቀኑን ከሰው ጋር ባየሽ ሌቱን ሳነጋ ምነው ለነፍሴ ባድር ብዬ ብድር መምድር ከፍቶሽ ያየው ይመስል አለው ይቅር በላት ስል በእርግጥ አስቻለሽ ሆይ ፍቅርዬ እንደምናለሽ በሀገር ውስጥ ሳለሽ ሆይ ምነው አስቸገረሽ በእርግጥ አስቻለሽ ሆይ ፍቅርዬ እንደምናለሽ ትዝም አልልሽ ሆይ እንደምን አስቻለሽ መሻር ባይችልም የጎኔ ታሪክ ሲፈለፈል እማኝ ማን ነበር ያላንቺ ልቤን ስንካፈል በእርግጥ ህመም በፈገግታ አጥላ ቢደበቅ ስቆ እንደኔ ለመቻል ይጠይቃል አቅም ጥሎ ላይ ጥልሽ ከጉም ይላል ሰማይ ጉምጉም ስዬሽ በምኞት ማሳ እስቲ ልሽ ልነሳ በጋ ክረምቱን ይዞ ባይቆም የዘመን ጉዞ ካሳብ ከጥበቃዬ ሞት ነው መለያያዬ በእርግጥ አስቻለሽ ሆይ ፍቅርዬ እንደምናለሽ በሀገር ውስጥ ሳለሽ ሆይ ምነው አስቸገረሽ በእርግጥ አስቻለሽ ሆይ ፍቅርዬ እንደምናለሽ እዝም አልልሽ ሆይ እንደምን አስቻለሽ በእርግጥ አስቻለሽ ሆይ ፍቅርዬ እንደምናለሽ በሀገር ውስጥ ሳለሽ ሆይ ምነው አስቸገረሽ በእርግጥ አስቻለሽ ሆይ ፍቅርዬ እንደምናለሽ ትዝም አልልሽ ሆይ እንደምን አስቻለሽ